hello hello ጤና ይስጥልኝ። ሄሎ
አቤት
ጤና ይስጥልኝ።
አቤት። እኔ
አሜን ኮስሞ ነው።
አሁን ከዊ plus ነበር የደወልኩት።
ምን ነበር?
ባለፈ app ላይ ተመዝግባችሁ ነበር እና አዎ አሁን ላይ የተመዘገቡትን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን ጠይቅሽ ነበር የደወልኩት።
ነገ ምናምን ትደውይልኛለሽ?
አሁን ለቅሶ እሺ ነው እንደዛ። አዎ
እሺ